betting account ለመክፈል ነበረ።
እሺ ምን አስቸገረክ?
ስልክ ቁጥር ሳስገባም digital password ስምንት አባ አስገብቼን ካፒታል ቁጥር አስገብቼ ምን ያለኝ እም፣ እንትን በል እ, ዘጠኝ ብለህ ነው አይደል የጀመርከው ቁጥርህን?
አዎ ዜሮ ሳልጨምርበት ዘጠኝ ብዬ ነው።
አዎ እንደዛ አድርገህ ጀምርና ከዛው እንትን ስት- ስምንት digit ነው የምትጠቀመው።
ተጠቀምኩ።
አንድ ካፒታል ለምሳሌ አሁን ስምክ ማን ነው ያንተ? ንገረኝ።
መዋዝ መዋዝ አይደለ? አሁን ለምሳሌ M ን capital ብታረግ አው መዋዝ፣ አው U ን ደግሞ small፣ እሺ ድጋሚ Z ከሆነ እሱንም small ታረግና አንድ ካፒታል ሁለት small ትጠቀምና መሀል ላይ እንትን character symbol የመሰላል ምልክት
እስከ አ- አራት አባ ማለት ነው እ